ጤና ይስጥልኝ። አሪፍ ነኝ። ረድኤት ነኝ። እባክዎ ምን ልርዳው?
ሰላም ነሽ? ከዚህ በፊት ተመዝግቤ ነበርና ሳምንት ሞላው እሺ።
በአሰለፈች ስም
Okay።
ከሁሉ ስፖርት ወደ በ ArifPay አድርጌ ወደ ቴሌብር ልልክ ነበር።
እሺ። ደንበኛችን በዚህ ስልክ ነው የተመዘገቡት?
የማ- እንዲደወልልን ነው?
በዚህ ስልክ ነው የተመዘገቡት ያስመዘገቡት?
No አሰለፈች በሚል ስልክ
እሺ። ስልክ ቁጥሩን ይስጡኝ።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ዜሮ ሁለት ዜሮ ሁለት አስር ዜሮ ሁለት ዜሮ ሁለት አስር
በቃ
ደንበኛችን መስመር ላይ ኖት?
አዎ እሺ። ዜሮ ዘጠኝ ሰባ ስምንት ዜሮ ሁለት አስር ዜሮ ሁለት No አለም ድጋሚ እሺ።
ዜሮ ሁለት ከዛ አስር
እሺ። እሺ ደንበኛችን ሙሉ ስምዎትን ይንገሩኝና ላረጋግጥልዎት።
ዮሴፍ ኤልያስ ኃይሌ።
ኤልያስ። እሺ ደንበኛችን መስመር ላይ ጠብቁ።